እንዴት ልፍራ ኧረ እንዴት ልፍራ ኧረ እንዴት ልፍራ ወደፊት እንጂ ለምን ወደ ኋላ እንዴት ወደ ኋላ ኧረ ወደ ኋላ የተናገረኝ እርሱ እግዚአብሔር ነው መውረሰኔ ግዴታዬ ነው ግዴታዬ ነው ግዴታዬ ነው ወደፊት ወደፊት ወደፊት ሄዳለው ያየልኝን ክብር እጄ ወርሳለው ያመንኩት ጌታ ነው የረዳኝ ጌታ ነው ያገዘኝ እሱ ነው ምድር ቢነዋወጥ ተራሮች ቢፈልሱ እኔ ግን በእግዚአብሔር እታመናለሁ እኔ ግን በእግዚአብሔር እታመናለሁ ምድር ቢነዋወጥ ተራሮች ቢፈልሱ እኔ ግን በእግዚአብሔር እታመናለሁ እኔ ግን በእግዚአብሔር እታመናለሁ የሚመካ በእግዚአብሔር ይመካ የሚታመን በእግዚአብሔር ይታመን የሚደገፍ በእግዚአብሔር ይደገፍ የሚመካ በእግዚአብሔር ይመካ ዛሬን እንዴት ልፍራም ትላንትን በሱ አልፌ ለነገ ሚያሰጋኝ የለም ጌታ ነው ትምክቴ ኃይሌ ዛሬ እንዴት ልፍራው ትላንትን በሱ አልፌ ለነገ ሚያሰጋኝ የለም ጌታ ነው ትምክቴ ኃይሌ ጌታ ነው ትምክቴ ኃይሌ ጌታ ነው ትምክቴ ኃይሌ ጌታ ነው ትምክቴ ኃይሌ ጌታ ነው ትምክቴ ኃይሌ ግራይቼ ኧረ እንዴት ልፍራ ኧረ እንዴት ልፍራ ኧረ እንዴት ልፍራ ወደፊት እንጂ ለምን ወደ ኋላ እንዴት ወደ ኋላ ኧረ ወደ ኋላ የተናገረኝ እርሱ እግዚአብሔር ነው መውረሰኔ ግዴታዬ ነው ግዴታዬ ነው ግዴታዬ ነው ወደፊት ወደፊት ወደፊት ሄዳለው ያየልኝን ክብር እጄ ወርሳለው ያመንኩት ጌታ ነው የረዳኝ ጌታ ነው ያገዘኝ እሱ ነው ክብሩን አይቻለሁ፣ ፍቅሩን ቀምሻለሁ። ከዚህ ሌላ እኔ ምን እፈልጋለሁ? ክብሩን አይቻለሁ፣ ፍቅሩን ቀምሻለሁ። ከዚህ ሌላ እኔ ምን እፈልጋለሁ? ምን እፈልጋለሁ? ምን እፈልጋለሁ? ምን እፈልጋለሁ ምን እፈልጋለሁ ምን እፈልጋለሁ ምን እፈልጋለሁ ዛሬን እንዴት ልፍራም ትላንትን በሱ አልፌ ለነገ ሚያሰጋኝ የለም ጌታ ነው ትምክቴ ኃይሌ ዛሬ እንዴት ልፍራው ትላንትን በሱ አልፌ ለነገ የሚያሰጋኝ የለም ጌታ ነው ትምክቴ ኃይሌ ጌታ ነው ትምክቴ ኃይሌ ጌታ ነው ትምክቴ ኃይሌ ጌታ ነው ትምክቴ ኃይሌ ጌታ ነው ትምክቴ ኃይሌ ሰላሜነ የነፍሴ እርካታ አንተን ይዤ እኔ አልሰጋ ሰላሙዬ በሰላም አደር እረፍቴነ ለዘለዓለም ሰላሜነ የነፍሴ እርካታ አንተን ይዤ እኔ አልሰጋ ሰላሙዬ በሰላም አደር እረፍቴነ ለዘለዓለም እረፍቴነ ለዘለዓለም እረፍቴነ ለዘለዓለም እረፍቴነ ለዘለዓለም እረፍቴነ ለዘለዓለም